ለቅሶ ሰው አንቺ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ለካ እንዲህ ነው ማለቅ እህ ያልሆነ አገር የሞተበት የት ያለቅሳል ሄዱ ዳስታ ዳስታ ዳስታ ልቤ ለውስጥ ያዘን ለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ለካ እንዲህ ነው ማለቅ እህ ያልሆነ አገር የሞተበት የት ያለቅሳል ሄዱ ዳስታ ዳስታ አክሱ ላሊበላን ባንዳለት አዘንቶ አልራመዳለን አገር ተለያይቶ ምሰሶው ዘመነ ጣራው ያፈሳል አገር የሞተበት የት ሄዶ ያለቅሳል የት ሄዶ ያለቅሳል ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰሆኝ እንደሌለው አገር ያቆምኳትን ሰንደቅ ተፈትኖ በሳት እንዴት አቀርቅሬ ባንዲራ ይላንሳት ባንዲራ ይላንሳት አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩ የራሴን ጥበት ተነጠቅኩኝ ተጣላሁና ከወንዝ ያድባል እንዴት ልታረቅ ከራሴ ጋር አዲስ አበባ አዳሽ ሸገር ዋሄ እንኳን ሸገር ይህ ሁሉ አይደለም ሞላው አገር ዋሄ ሞላው አገር በፍቅር ጠርተን ከዳር እስከ ዳር አሄ ከዳር እስከ ዳር መሃል ገቡና አቆሙን ከዳር አሄ አቆሙን ከዳር ባቆዩት አገር ጀግኖች በአንድነት አሄ ባርበኝነት እንዴት ይከፋ ኢትዮጵያዊነት አሄ ኢትዮጵያዊነት እንዴት ይገፋ ኢትዮጵያዊነት እንዴት ይገፋ ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የሚያሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የሚያሳት ባንዲራ የሚያሳት የኢትዮጵያ አርበኞች የጥንት አርበኞች እናናብሱ ሲረገጥ ባንዲራው ገና ሁነቱ አለቦታው ሲሆን ወርቅ አይደለምና ዝምታ ለምግብ አልበጃት አስራ ሁለት ሆነ አንድ ነብር ፈጃት ኦይ ዳስታ ልቤ ዳስታ ከዚህ በላይ ሐዘን ከዚህ በላይ ምርኮት ወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከአገር ይበልጣል የሳን ነፍሴ